ጣና ስትሪንግ ቴስተር ማዕከል በኩል ድረስ
አብሮ ይፈለን እንትን ፈልጌ ነበር ወደ መቀሌ የሚሄድ በበረራ እሺ ከሰኞ ለመቼ እስከ ሮብ ባለው ለመቼ ይሆንልዎት?
ከሰኞ እስከ ሮብ ባለው ከሰኞ እስከ ማክሰኞ በማንኛውም ሰዓት ሰኞና ማክሰኞ
አ፣ ወይም ሰኞ?
እሁ- እሁ- እሁድ ካለ ቦታ
እሺ ልዩልዎት። ለአንድ ሰው ነው?
እ፣ ልጅ አለኝ የሶስት አመት ልጅ
OK። እሺ እያየሁልዎት ነው።
እሺ የጠበቅኩ ነው
እሺ እሑድ ሙሉ ነው ወይ ማክሰኞ እስኪ ለው?
ምን አልከኝ እሑድ ሙሉ ነው ማክሰኞ ለው እስኪ?
ማክሰኞ ስንት ሰዓት እስኪ ልየው ቆይ እያየሁት ነው።
እኛም እሑድም የለም እሑድ የለም እኛም እኮ
እሺ እስኪ ቀን ቀይሬም እያየሁት ነው። ሮባ እሺ የለም የጠበቅኩ ነው እሺ መመለሻ ያስፈልጓል ወይስ መሄጃ ብቻ ነው?
አ፣ መሄጃ ብቻ ኦኬ። እሺ ወደ መቀሌ ፍላይት እያሳየኝ አይደለም አሁን እ፣ ኧረ፣ ወይ check አድርጌ ትንሽ ቆይቼ ልደውልልዎት።
አየህ እሺ እሺ አመሰግናለሁ እሺ እሺ እኛም ነው መልካም ጊዜ